hello
hello ወይ
ዜሮ ስምንት ሀምሳ ሰባት ለአንቺ ነበር ያሳወቁት ቅድም
አነሱነ እንግዳ
እንግዳው ለእኔ ነበር ያሳወቅከኝ እ?
customer location ቀይራለች ብለህ ነበር አይደል ያሳወቅከው አዎ customer ዋን ስናስጠይቃት ግን እዛ ስድስት ኪሎ ነው ያለችው ኧረ location በእናትህ።
አልቀየረችም no ይኸውልሽ ስድስት ኪሎ lo- location ኡ የሚያሳየኝ ስድስት ኪሎ ልክ አደባባዩ ጋር ነው። እኔ ሄድኩት ግን ኮ- ኮሪያ ሆስፒታል ነው ኮሪያ ሆስፒታል ማለት የትጋ ነው ለእኛ ደግሞ ከስተመሯን መ- ሐምሌ አስራ ዘጠኝ መናፈሻ
ስድስት ኪሎ ብሎ ነው የመለሱልኝ customer ዋን አውርተዋት ስድስት ኪሎ ብሎ ነው የመለሱልኝ ስለዚህ እሷ ባለችው ነው pin ያደረግኩልን እንደ- እንደዛ ከሆነ ደግሞ ምንም አያሰምርም እንግዳ ለዛ ነው no እኔ ስለመጨመሩ አይደለም መፍትሄ ስለመጠየቅ እና የሚገባውን ለማግኘት ነው እንጂ እኔ ስለ ቢ- ቢጨምር እርግጠኛ ነኝ አስር ብር ነው ለእኔ ምንም አይደለ ግን እኔ ሁኔታው ነው የሚገርመኝ እንጂ ይኸውልህ፣ ልክ ከሆነ እኮ ማን አስር ብር ብቻ አይደለም ሀያ ብርም ከዛም በላይ እንጨምራለን። ግን እዚህ ጋር ስድስት ኪሎ ብሎ ገባው አይደለ? customer ኧን ስንጠይቅ ስድስት ኪሎ ነኝ አለች። እሺ እኔ ምን ማድረግ አለብኝ?
ጀመር customer ኡ ወንድ ነው እኔ ጋር ደግሞ እንትን ያለኝ አይ ነው እኔ ለዛ ምልሽ የኔ የ- የሳንቲም ጉዳይ ሳይሆን እኔ ሄድኩበት በጣም ስለገጠመኝ ነው የእውነት እኔ በመቶ ምናምን ራሱ አልሄደውም በጣም ያስጠላ መንገድ ነው ገብቶኛል እኮ እሺ።
ደግሞ የሚታመነው እኛ ካ ማለት እሺ በቃ complete በይል ነገር ነው እሺ። ለዛ ነው complete ልበልልህ።
አዎ በይል complete እሺ እንግዳ እሺ